ሄሎ ሄሎ ድሮ እንዴት ነህ?
ሰላም ነሽ?
ደህና ነህ? እንዴት ነህ?
አለ አለሁልህ እግዚአብሔር ይመስገን። እኔ የምልህ ሁለት ልጆች እኮ ደግሞ አሁን ሰሙን አልደረሳቸውም ለምን ሞባይል ካርዱም ያው ከተሰጠ በኋላ ነው የተመጣው። ደግሞ የሀያ አራት ሳሙና ከተሰጠ በኋላ ነው የመጡት። ደግሞ እኮ እኮ ምን እናደርጋለን? ታዲያ ከ- ጸሐፊው ከዚህ ጊዜ ጀምሮ መጡ ብለሽ እ ጽፈሽ ላኪ።
ጻፍኩኝ እኮ ለበላይ እኮ ሙሉ በሙሉ ጽፌ ያለሁኝ እኮ እኔ አላውቅም።
ከኋላ እኮ ተጻፍሽ ነው ምን እናደርጋለን?
በቃ እሺ፣ አቶ በላይ ወጣ አሁን። እሺ አላየሁትም።
እሺ እሺ